ሀሎ ሰላም ጤና ይስጥልን።
ደህና ይስጥልኝ።
አብሮ ይስጥልን።
ሲስተር የኔ አካውንት ቼክ ለማድረግ ፈልጌ እ?
ቼክ ቼክ አካውንቴ በስ ምን በስ ዊዝድሮ ነው ዲፖዚት ነው?
ወይ ውስደረ ውስደረው ሺ አምስት መቶ ኦኬ ሺ አምስት መቶ አዎ፣
ስልክህን ንገረኝ ይሄ- እስኪ
የ ቤ- ቤት ቤት ስልክህን ንገረኝ።
ዜሮ ዘጠኝ እሺ ሀያ ዘጠኝ እሺ
ሰላሳ ዘጠኝ ሰላሳ ዘጠኝ ሰላሳ አንድ ሰላሳ አንድ ሀያ አራት ሀያ አራት
አዎ።
መቼ ነው?
ማታ
ማታ ነው?
ሀ እስከ አንድ ሰዓት ማታ
እሺ process ላይ ነው። ለሳንቲሞች አሳውቅልህና ማሪ እንዲያስገቡልህ እነግራቸዋለሁ።
መቼ
አሁን አሳውቃቸዋለሁ። እኔ አሁን አሳውቃቸዋለሁ።
ታስተካክላለች? አ?
አዎ ይስተካከላል። እሺ
እሺ እሺ እሺ፣ እሺ።
ስለ ደወልክ እናመሰግናለን አባቴ።
መጀመሪያ አንቺ አመሰግናለሁ።
እሺ አባቴ፣ ቻው